ሰላም ጤና ይስጥልን። ችብችብ ተባከው የሚለብደውን
እግዚአብሔር ይመስገን እናት። ቅድም የሰጠሽኝ ስልክ እኔ ወደ አስኮ ነኝ አለኝ።
ይቅርታን ያለው ምን ነበር?
ብርቱካን፣ ድንችና ሽንኩርት ትናንት አዝዤ ነበር።
okay ድንችና ሽንኩርት። አዎ ልክ ነው። ምን driver ኡ ሌላ ቦታ ነው?
አዎ ወደ አስኮ ነኝ እኔ አለኝ። አሁን የደወለልኝ ሰው የለም። እኔ ደግሞ ቢሮ ነው ያዘዝኩት እና ሰዓት ከደረሰ ልሄድ ነው።
ትላንት አሳውቀው ነው ይወጣሉ።
ምን?
ትላንት ነው order ያደረጉት?
አዎ አዎ ትላንት ነበር order ያደረጉት። ሽንኩርትና ድንች ሽንኩርትና ድንች hello
አዎ
okay ይቅርታ በጣም እኛ እናሳውቅልታለን driver ኡ
ለሌላ ሰው ዛሬ የሚደርስ ነው
ለ driver ኡ እናሳውቀዋለን ካልደረሰው ችግር የለም ነገ ይመጣሉታል
አይ ፌስታል ውስጥ ካቸገር ይኖረዋል አይ ፌስታል ያለ ውስጥ ያደረ እንኳ አንልክም ይቅርታ እሱን ነገር በፊት ነበር እንጂ አሁን አስተካክለናል
ሌላ እንትን ካለ ይደውሉልኝ እሺ እስከ አስራ አንድ ችግር ችግር የለም ይደወሉታል እኔም ይደውሉታሉ ማታ ላይ መቀበሎት እጅግ አረጉታለሁ እሺ እሺ እሺ